Hello አቤት ሰላም ነው እናትዬ?
እግዚአብሔር ይመስገን።
አስራ ሶስት ሰባ አራት ወደ
አስራ ሶስት ሰባ አራት ምን ብለህ እኔ ከ- ከገርጂ ነበርኩና አሁን ጅቦሌ መጥቻለሁ እና ገባብኝ order ኡ ብታዩልኝ።
ም- ምን አለብኝ?
ገርጂ order አድርሼ መጥቼ ሳላቅ start ቦሌ ደርሼ የገርጂ order ነው የገባብኝ። ኮኮ
ከዚህ ውጭ ሌላ order ይዘሃል?
አልያዝኩም ግን በእናትህ ገርጂ ደርሼ ከቦሌ ገርጂ ነበር ደርሼ የመጣሁት እና ገና መድኃኒዓለም ቁጭ እንዳባል
እሺ አንዴ ጠበቀኝ። እሺ ክፈትልኝ።
ቀርብ እጠይቅሃለሁ።
እዛው ግን ያልቆር order እም? ምን አልክ ቅርብ order ነው እዛው እዛው የሚያልቅ ነው እዚህ ጋር የሚያሳየኝ እኮ እኔ መጠየቅ አለብኛ።
Hello
አቤል አቤሉ ናትናኤል አበራ ማለት ነው። የሀያ ሁለት ከገርጂ ገርጂ order ይዟል አስወጭልኝ እያለ ነው። ናትናኤል አበራ ቦሌ ነኝ ያለሁት እያለ ነው። አስራ ሶስት ሰባ አራት ናትናኤል አቤት ናትናኤል አቤት ናትናኤል ይወጣልሃል እሺ ይወጣል ተብለህ ጠብቃለህ። እሺ እሺ